ጤና ይስጥልኝ ሄሎ ቪዛ ሲፈን ነኝ የበኩር ትምህርት የጉዞ መረጃ ልስጦ?
እስኪ ድገሚ ሲፈን።
ጤና ይስጥልኝ ሄሎ ቪዛ ሲፈን ነኝ የበኩር ትምህርት የጉዞ መረጃ ልስጦ?
Okay፣ እሺ። በኦሮሚያ
ከምሽቱ ሄሎ ቪዛ ሲፈን ዳማሎ ዲፈን የመላከኝ ስሜት ነው።
እሺ፣ thank you። እሺ፣ mic ሽን አስተካክዪው። እሺ፣ ድምፅሽ ትንሽ ይርቃል እና ስታወሪ ደግሞ አትነቃነቂ። እንደ ቦታ ቆሚና ስትነቃነቂ ነፋስ ምናምን ይገባል ድምፁ ላይ እና እሺ፣ እንደ ቦታ ቆመሽ ማይክን በደንብ አስተካክለሽ በሽ።
እሺ፣ አሁን ድጋሚ ይደውላሉ።
እሺ።
እሺ